ሄሎ ሄሎ ሄሎ አቤት ጆሲ ሙዚቃ አቤት።
ላይ እንዴት ነህ?
አ አ አለ የምልህ አ፣ እንትን እ፣ እነዚህ ጀዋሪ ባለፈው የሰለጠኑ እዚህ እነ አለም እሺ እና አለም አ፣
ስድስት ቁጥር ተባብሮ አልፈር ሌሊት ስሩ በላቸው ስሩ በላቸው አይድሩ ያስተባብሩ
አዎ እሱ ጋር ያስተባብሩ። ቆይ ልንገራቸው።
ችግር የለውም። እኔ አሁን ወጣሁኝ ወደ ንፋስ ስልክ ይሄ ቅጹ መድረሱን check ላረገ ሄጃለሁ።
በቃ እኔ እነግራቸዋለሁ።
እመጣለሁ እመጣለሁ።
እሺ እሺ እሺ፣ እሺ።
እሺ